Hello ጤና ይስጥልኝ።
ካለ ጤና ይስጥልን።
ክሊንት ስቶር ነው ምስል የደወሉት ምን ልርዳዎት?
እሺ እንትን ግዙ እያላችሁ እያስተዋወቃችሁ ነው እና ስማል ግዙ ለመጠየቅ ነው።
OK አክሲዮን መግዛት ፈልገው ነው?
አዎ
እሺ የት አካባቢ ነው?
ዳክሊት አካባቢ OK እ የአንድ አክሲዮን ዋጋ አምስት መቶ ብር ነው። አሁን እሺ ሶስት office ኦች ላይ እየሸጥን ነው ያለ ነው።
እ?
ሶስት office ኦች ላይ እየተሸጠ ነው ያለው። ሶስት office ኦች ላይ ማለት ነው።
እሺ እ እርስዎ maybe ጃክሮስ ከሆኑ የኮሪያ ሆስፒታል አካባቢ ቦሌ ሆምስን እሱ በኩል ያውቁታል?
ያለ አዎ።
አዎ እሱ ጋር ቀጠሮ ሊያዝሎትና መጥተው transaction መሰ- መፈጸም ይችላሉ። ካልቻሉ ደግሞ የሽያጭ ሰራተኞቻችን እርሱ ያሉበት ጋር መሄድ ይችላሉ።
ከስንት አክሲዮን ጀምሮ ነው መግዛት የሚቻለው?
ከሀያ ሺህ ብር አ- አረ- አርባ አክሲዮን ማለት
ሀያ ሺህ ብር ጀምሮ።
አ- አ- እሺ ከዛ ምንድን ነው ጥ- እንትኑ ምንድን ነው advantage ኡ ምንድን ነው?
እ፣ ያው company ው ከሰላሳ ዓመት በላይ የቆየ ነው። real estate ዘርፍ ላይ ያለ ነው። construction ዘርፍ ላይ ያለ ነው። አሁን ደግሞ እ፣ ፋብሪካዎችን እየገነባ ያለ ድርጅት ነው። እ፣ እርስዎ በገዙት የአክሲዮን መጠን የትርፍ ተካፋይ ይሆናሉ። ሁለተኛው ደግሞ በፈለጉበት ሰዓት ያንን አክሲዮን ወደ ቤት ይዙርልኝ ማለት ይችላሉ። ወደ ቤት ማዞር ይችላሉ ማለት ነው።
ከዛ ከሀያ ሺህ ብር በኋላ ምንድን ነው ሌላ ምን የምናደርገው ተጨማሪ ምን ነገር አለ?
ምንም እ፣ አያደርጉም። እርስዎ ነው በየአመቱ የትርፍ ተካፋይ የሚሆኑት ከገዙ በኋላ። እርስዎ በገዙት መጠን company ው በየአመቱ ለእርስዎ
እህ።
የደረሱትን ክፍያ ይከፍላል ማለት ነው። ወይም ትርፍ ያከፋፍላል ማለት ነው።
ሌላ የቤት advantage ውስጥ ምን ያህል ነው?
ያው እርስዎ በፈለጉበት ሰዓት ወደ ቤት መቀየር ይችላሉ። ቅድሚያ ይሰጡታል።
እሱን እንዳለ ሆኖ አክሲዮኑ እንዳለ ሆኖ ግን ለቤት የሚሆን ነገር ሌላ ነገር አለ?
እ፣ ያው ቤትን መግዛት ከፈለጉ አለ። just አሁን ለጊዜ hold ተደርጓል። ከመስከረም ወር ጀምሮ ሽያጭ ይጀምራል።
እሺ በቃ ይሄ ነው።
ስሞትን ማን ልበል
ስሜ ትዕግስት ይባላል።
ማስታወቂያ ስም ከምን ሰምተው ነው?
እዚህ አሁን እንትን ላይ ምንድን ነው የኢትዮጵያ እንትን ላይ
እሺ maybe ቢሮ መምጣት ከቻሉ ቀጠሮ ሊያዝሉት፣ ካልቻሉ ደግሞ የሽያጭ ሰራተኞቻችን መጥተው ብሮሸሮችም ስላሉ እሱን ቢያዩት አሪፍ ነበር።
እዛ ፕሪያ ጋር ያለው ጋር እንምጣ።
መች ይመጣሉ? ቀጠሮ ሊያዝሉት እስከ ማታ አንድ ሰዓት አለን። ከሰኞ እስከ ዓርብ፣ ዛሬ አልችልም፣ ነገስ ቅዳሜ፣ ከሰኞ በኋላ።
ሰኞ ደውሎት አዎ አዎ
ሰኞ ደውሎት አሉ።
እሺ
እናመሰግናለን።
እሺ